ጤና ይስጥልኝ ፕሪንስተር ሆምስ
ሰ- ሰላም ማስታወቂያ ላይ ቆይቼ ነው እሺ አዎ አዎ እ፣
ሸር ሀያ ሺህ አፓርት እ? እ?
ሀያ ሺህ። share- share ነው አይደል አዎ አዎ።
እሺ አዎ እ፣ minimum ሀያ ሺህ ነው maximum ደግሞ እ፣ ሁለት ሚሊዮን ነው መግዛት የሚቻለው እ፣ አዎ፣ ዝቅተኛ። እሺ እሺ ንገረኝ እ፣ እንግዲህ በአመቱ መጨረሻ ላይ እ፣ እህ፣ ተ- ከአፓርትመንት ሽያጭ ከሙሉ ድርጅቱ ከሚያተርፈው ገ- እ፣ ገንዘብ እ፣ እህ፣ ተሰልቶ እሱ ባወጡት ገንዘብ በ percent ተሰልቶ የትርፉ አዎ።
ተካፋይ ይሆናሉ ማለት ነው።
okay አሁን ምን ያህል ጊዜ ነው የሚቆየው ማለት ነው normally
almost አሁን ነገ ሰኞ እንጀምራለን ሽያጭ እ፣ ማለት ነው።
ሰኞ ይጀመራል አዎ፣ ሰኞ ይጀመራል። እርስዎ ከጀመሩበት ክፍያ ከጀመሩበት ጀምሮ ይቆጥራል ማለት ነው።
okay ክፍያ ከ- ከ- ከጀመርኩበት ጀምሮ ማለት ነው አዎ አዎ
ለምሳ- ለም- ምን ያክል ጊዜ አሁን ቢያንስ ሊቆይ ይችላል ማለት ከከፈልኩኝ በኋላ ምን ያክል ጊዜ ሊቆይ ይችላል ይሄን ያህል?
ምንም ከዛች ቀን ጀምሮ አመቱ ሲሞላ ልክ ክፍያ ይከፍሎታል ማለት ነው። በአመቱ ማለት ነው።
በአመቱ ማለት ነው አዎ፣ በአመቱ ይከፍሎታል ማለት ነው።
ኦኬ
እ፣ አ።
የት ነው ማስታወቂያችን ያዩት?
እኔ ኢትዮጵያ ቴሌቪዥን ላይ normally ቴሌቪዥን ላይ የተነካ ቲቪ ላይ። እሺ እ፣ እሺ፣ ስሞትን ማለት ተመዝግበዋል ከዚህ በፊት?
አልተመዘገብኩኝም normally ለመመዝገብ አስቤ ነው እሺ፣ ማን ልበል ስሞትን?
እ፣ ስሜ ጳውሎስ እ፣ እሺ፣ ጋሽ ጳውሎስ እ፣ ሰኞ ብቅ ይላሉ። ቀጠሮ ያዝልዎት ያለውን ነገር ከወሰኑ እ፣ የት ነው ቢሮአችሁ normally ቢሮ ቢሮአችን ገርጂ ኮሪያ ሆስፒታል ያውቁታል?
አዎ ኮሪያ ሆስፒታል ጋር ከሱ ፊት ለፊት ቀጭን የምታስወጣ ወደ ቦሌ ሆምስ የምታስወጣ መንገድ አለች።
እሺ ወደ ቦሌ ሆምስ የሚያስወጣ አ መንገድ አለች፣ ቀጭን መንገድ ማለት ነው።
እህ፣ ሳይዞ ሲመጡ ያገኙናል።
exact ቦታው እንዴት ነው ምን አሉኝ?
exact ብዬ ቦታውን እንዴት ነው ትምላ ኮሪያ ሆስፒታል ጋር ይመጣሉ። ኮሪያ ሆስፒታል ሁሉም ያውቀዋል፣ okay ያውቁ ሁሉም ያውቀዋል ኮሪያ ሆስፒታል። ከዛ በኋላ አ።
ኮሪያ ሆስፒታል ላይ ቆመው ፊት ለፊት ያዩታል፣ ቀጭኗን መንገድ ያዩታል።
አዎ ከዛ የተወሰነ እንደተጓዙ ህንጻው ይታያል፣ ፍሊንትስቶን የሚል ነጭ ህንጻ ይታያል።
okay ይታያል እዛው ጋር አዎ አዎ።
እሺ በቃ እንደዚህ ሰኞ ሰኞ ሰኞ።
አዎ፣ ጠዋት ላይ ያዝልዎት። አዎ ሰኞ ሰኞ ጠዋት
እሺ፣ ሰኞ ጠዋት እንጠብቆታለን። እ፣ ጋሽ ጳውሎስ መልካም ጊዜ።
እሺ እሺ እሺ እሺ እሺ